ሄሎ
ይሰማል?
Hello ይሰማል ይሰማል።
ሁሉ ስፖርት ነው። ምን ልርዳዎት?
እ በካቻ በኩል አን- ብር አስገብቼ ነበርና ሁሉ ስፖርት ጋር እሺ
ከዛ አስገባሁት እ፣ ከካቻ እንዳስገባው መልእክት ላከልኝ። እዛ እንትን ስፈልገው ግን የለም።
deposit ያደረጉት?
አዎ deposit ያደረኩት እሺ ሲያ- እንትን ሲሉ ከካቻ እ፣ message ደርሶታል አይደለ?
አዎ ደርሶኛል።
እሱን screenshot አድርገው ቴሌግራማችን ላይ ላኩልን ለኛ።
እ፣ እዛ ጋር ግን ልኬላት ነበር የሆነች እናንተ ጋር የሁሉ እንትን የቴሌግራም ቻናል እም፣ እስካሁን መልስ የለም እንጂ ልኬላት ነበር። እ፣ እስቲ ማን ልበል ስሞትን እርሱ
እ፣ መለስ ስልክ ቁጥር እንትን ልስ- ልስ- ልላክልሽ user እኔ መለስ ያውቁታል?
አዎ መለስ ነው የሚለው user name ኡ።
መለስማ
ደስታ
መለስ ደስታ ሚል የለም።
አይ በቴሌግራም ግን ትሩብያ እንደ እንደገና ልላከው
እ፣ እስቲ ወይ ስልክ ቁጥር ይንገሩ ያስተላለፉበትን የላ- የላኩልንም
እ፣ ዋናው የሚገባው ዜሮ ዘጠኝ አስራ አራት
አይ የላኩት እ፣ የቴሌግራሙን
ዜሮ ዘጠኝ ዜሮ አምስት ዜሮ አምስት
ሰባ ስምንት እም፣
አርባ ስድስት ስልሳ የእኔው ነው ያልሽኝ? እኔ የላኩበት።
የቴሌግራሙን አዎ አዎ።
እሺ አንዴ ጠብቁ።
እሺ እሺ።
አይ በዚህ አላኩም። ይሄ invite አድርጉ ነው የሚለው። እንደው ቴሌግራም ነው የሚለው?
ይላኩበት። አዎ።
እሺ እ፣ እንትን እ፣ ምልክበት አድራሻ እ፣ ስልክ ቁጥር
እዛው ሌላ ቴሌ እንዳይሆን።
የእንትናችን ላይ የቴሌግራም ምልክት አለች አይደለ?
አዎ እሷ ላይ እሺ። በቃ ሲገባ በሱ እሺ እሺ እሺ።